ሄሎ ጤና ይስጥልኝ። ምን ልታዘዝ? ሄሎዊን
ሄሎ
ሄሎ፣ ይሰማኛል። ምን ልርዳው?
አልተጋዘለትም አሉ።
ምን አሉኝ? ይቅርታ
ኦሮምኛ አለ
አንድ የመስመር ላይ ጠብቁኝ። እሺ
ጤና ይስጥልኝ። እባክዎት ምን ልርዳ? ሄሎ
ሄሎ አቤት ጤና ይስጥልኝ። እባክዎት ምን ልርዳዎት?